hello hello hello hello ጤና ይስጥልኝ
አሁን ደውዬላችሁ ነበረ እንትን ነበረኝ withdraw የቆየ ነበር እና ቴሌግራም ላይ hi በለኝ አለችኝ። ግን እንደ አዲስ ምን ነበር ምናምን ሄሎ ሄሎ ሄሎ ሄሎ